hello ጤና ይስጥልን። ችብችብ
hello ጤና ይስጥልኝ።
አብሮ ይስጥልን።
ይቅርታ information ለማወቅ መ- እየመጣ ከሆነ ትናንት ያዘዝነው እቃ ነበረን።
እሺ፣ በዚህ ስልክ ቁጥር ነው።
አዎ በዚህ ስልክ ቁጥር እሺ፣ አንዴ መስመር ላይ ጠብቁኝ። ጽጌሬዳ አይደለ?
አዎ በዚህ ሰዓት ይደውልልን ነበር።
በዳግማዊት ነው order ያደረጋችሁት ወይስ በእርሱ ነው?
አይ በጽጌሬዳ እኔ በዳግማዊት ዝም ብዬ ገባሁላት እንጂ የእኔ ጽጌሬዳ በሚለው አሁን ስድስት እቃ ስድስት እቃ ያ እሺ፣ አወታል።
ታየዋለሽ?
የ driver ስልክ ልንገሩት?
እ፣ እሺ እ፣ text ማድረግ አትችይም አይደል?
አዎ፣ አልችልም።
okay ቆይ አንዴ ይቅርታ።
እሺ፣ ጠብቆታለሁ።
እሺ አባ ቁጥር ያዘልኝ እስኪ። እሺ ንገሪኝ ማየ ዜሮ ዘጠኝ ሀምሳ ስድስት ዜሮ ዘጠኝ ሀምሳ ስድስት ሰላሳ ዘጠኝ
ዜሮ ዘጠኝ ሀምሳ ስድስት ሰላሳ ዘጠኝ ዘጠና ስምንት ዘጠና ስምንት አርባ ሰባት አርባ ሰባት በዚህ ልደውልለት።
አዎ፣ በረከት ይባላል። ይደውሉለት። እሱ ነው ይዞ እሺ የወጣው።
እሺ እሺ፣ እሺ፣ መልካም ቀን። እናመሰግናለን።